ሄሎ ሄሎ፣ አቤት።
ከቴሌ ብር በቻፓ ለቃና ቤት ሳብ ልኬ ነበር፣ አልተላለፈልኝም።
እሺ፣ ስልክ ቁጥር ልስጦትና transaction message ኡን በዛ ይልኩልናል።
እ፣ ትናንትና ዜሮ ልኬ ዘጠኝ።
ነበር።
ቴሌግራም ላይ ነው የላኩት።
አ አ
ማን ነው ስሙት? ቴሌግራም ላይ
ሬስ
ማ ሬስ ሬስ
ልኩልኛል፣ እየመጣልኝ አይደለም።
ሬስ የሚል ልኬ ነበረ ትናንት።
እና ድጋሚ ጋር እያየሁት ላክልኝ።
አይደለም። ድጋሚ ልኩልኝና ከላይ check ላርግሎት።
እሺ፣ ስልሳ ቤታ።
አ ስልሳ ሰባ ሁለት አራት ሰባ ሁለት
እሺ፣ እሱ ጋር ልክልሻለሁ።
እሺ።